ጤና ይስጥልን ማን ይባባ።
ጤና ይስጥልኝ። አድራሻችሁ የት ነው?
እኛ የምንገኘው መስቀል ፍላወር እና ፓስተር እንገኛለን።
መስቀል ፍላወር ምኑ ጋር
መስቀል ፍላወር
እ፣ ምኑ ጋር ናት?
ናድራ ናድራ ሆቴልን ያውቁታል? ወይም ምስራቅ በር ስጋ ቤት ምስራቅ በር ስጋ ቤት
እሺ እሺ።
ምስራቅ በር ስጋ ቤት ፊት ለፊት ማለት ነው። አፍሮሊንክስ ሞተር የሚል አለ። አፍሮሊንክ
Okay በአፍሮሊንክ ትክክል በሱ ሬክላም ትክክል ሲገቡ ማሊ ባባዎች እንገኛለን። አባት እሺ እሺ። እና እሺ ካላወቅኩ
የአሁኑ ነው